ጤና ይስጥልኝ ሁሉ ስፖርት ባኮ ምንወደው ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን።
ጠዋት አካባቢ ላይ እንትን ቪዲዮ አድርጌ እንዲህ ብሎኝ እም፣ already successful ብሎኝ ፎቶ ምናምን ልኬ ነበረ፣ ስልክ ቁጥሬም ልኬ ነበር እና እም፣ ስል ነው ግን አልገባም። እንዴት ያደረጋችሁልኝ?
እሺ ቴሌግራም ላይ መልስ ስናገኝ ስለምናሳውቆት በትዕግስት ይጠብቁን ደንበኛችን።
okay እሺ፣ ምን ምንድን ነው ችግሩ ማወቅ ይቻላል?
ያው መልስ ነው የምንጠብቀው። መልስ ስናገኝ ግን ለእርሶ fixed ብለን እንልክሎታለን። fix ሲሆን ሁሉ ነገር ማለት ነው። በዛ ላይ ደግሞ system ም update እየተ- እየተደረገ ስለሆነ አሁን ላይ ለዛ በትዕግስት ይጠብቁን ደንበኛችን።
okay እሺ። ማለት አንድ ምን ያህል ጊዜ ይፈጃል እንትን ለማለት?
ያው update ኡ ተ- ሲያልቅ ያው ስለምናሳውቆት ይጠብቁ እዛው ቴሌግራም ላይ።
okay እሺ መልካም ቀን።